ሌላለን ዋሽንግተን የህክምና ማዕከል
እግዚአብሔር ይመስገን ሰላም ነው። ናት የቅድም አምቡላንስ ምናምን አዘን ነበረ
እ፣ አልተላከላችሁም?
መከላከል ስድስት ሰዓት ምናምን ያዙን። እስካሁን ቁጭ ብለን ሰባት ሰዓት ነው የያዙን።
እ፣ ማንም አላናገራችሁም?
ማንም ያናገረን የለም። በቃ አንድ ሴት ደወለች እና ሰማንያ ስምንት ስልክ ምናምን ከዛ ብደውል ብደውል አታነሳም ስልኳን። በቃ አሁን እኮ ሌላ ቦታ እኮ ምን አይደለም፣ ምን አናገረቻችሁ?
ዋጋ- አምቡላንሱ ዋጋውን አላናገር-
ዋጋውን ምናምን አለችኝ። በቃ ከዛ በቃ እንደዛ ተነጋግረው ለብሼ ከሆነ ከ- ለእሷ መልሳችሁ ደውሉላት።
አታነሳም ስልክ በቃ
እንልካለን ብላችኋለች አይደለ?
ብላለች። ሴት ነው አለች ምኒልክ ነው አልኳት። በቃ ዋጋውን ተነግራችኋል። አዎ በቃ እ?
ይልካሉ፣ ከተነጋገራችሁ ይልካሉ፣ ሰዓት መሸብን በዛ ነው ይልካሉ።